ሄሎ ሄሎ
ጤና ይስጥልኝ። ከቻፓ ነበረ የምደውለው ለ national ID ክፍያ ፈጽመዋል አይደለም?
አዎ ፈጽሜያለው
እሺ ለ national ID ደርሶታል?
አይ አልደረሰኝም ለራስዎት ነው የከፈሉት?
የት branch ነው አይ የከፈሉት ለራስዎት ነው?
ለራሴም የከፈልኩት አለ እንደገና ለሌሎችም ሰዎች የከፈልኩትኝ አለ
እሺ ሁሉም ነው ያልደረሰው?
ሁሉም አልደረሰም አዎ
በቃ እሺ፣ እሱን ለማረጋገጥ ፈልገን ነው ያናግሮታል።
እሺ እሺ እሺ መልካም ቀን።
አሜን እሺ